ባባ ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልርዳዎት?
ቲክቶክ ላይ አንድ ዳማስ አይቼ ነበር። ኤ ሰባ አምስት ቤ ተሲ ብላችሁ ደውሉልን ምናምን ብለው ነበር።
እሺ፣ አዎ አለን።
እም፣ ነጭ ዳማስ ባንክ እሺ።
ይመቻቻል ብሎኝ ነበረ። እ፣ የት የትኛው የት ነው ያለችው መኪና?
እሺ፣ ቁጥር ልስጥዎት ዜሮ ዘጠኝ አስራ አንድ
ቆይ አንዴ ልጻፈው። እሺ አስራ አንድ ሀያ ስድስት
አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና ማን ልበል?
ማሊ ባባ ብለው ያናጉ። እሺ አባ።